ሄሎ ሄሎ፣ ሰላም ነው?
ሰላም ጤና ይስጥልኝ ቤተሰቤት።
አብሮ ስጥልን። አዎ እሺ ምን ልርዳ?
ዊዝድሮ አድርጌ ኮንፊርም አድርጎብኝ ይዞብኝ አስቸገረኝ እኮ።
እሺ ቆይ ጠብቀኝ እሺ አንዴ።
ይዞብ ነው እም፣
ሄሎ አቤት እሺ ነ- ምን ነበር ነበር?
withdraw አድርጌ confirm አድርጎ ይዞብ ያዞብ ይዞብኝ ነው።
እሺ እሺ ንገረኝ የቤት ቤት ቁጥሩን።
አስራ ሁለት
እሺ አንዴ አስራ ሁለት
አስራ ሁለት ሰላሳ ስድስት ሰላሳ ስድስት ሀያ ሦስት እ እ ሀያ ሶስት አዎ እሺ ዘጠና
ስንት ነው? አምስት መቶ ሶስት መቶ ሶስት መቶ ነው አይደለ?
አዎ አንድ ሰንት መታ አለ ወደ ቴሌብር ፏድ ፏድ መሀመድ አዎ እሺ
ወይ balance እየጠበቀ ነው።
ምን አልከኝ?
አይ ስልኬ የቆየ ነው። ለዛ ነው balance እያለቀብኝ ነው።
እሺ ይኸውልህ approve አድርጌልሃለሁ፣ confirm አድርጌልሃለሁ። እሺ እሺ ትንሽ አመሰግናለሁ።
ደቂቃ ብቻ ጠብቀው ይገባል።
እሺ እሺ እሺ እናመሰግናለን። እሺ እኔ አመሰግናለሁ።
እሺ እሺ ሄሎ ወይ ጤና ይስጥልን ቤተሰቤ